ሄሎ ሄሎ አቤት ቢሲ
ሄሎ ሄሎ አቤት
አቤት ተሲ መኪና መሸጫ ነው።
ማሊ ባባ መኪና መሸጫ ነው
አይ ቲክቶክ ላይ አሁን አይቼ ዳማስ ቱ አ ሁለት ሺህ ስድስት ሞዴል የሚል አ እንዴ የተባለ ነው ስምንት ከሀምሳ
ስምንት ከሀምሳ አ
ሞተር ቀይሮ አልቀየረም።
አልቀየረ
እሺ የመ- ዋጋው መጨረሻ ነው ድረድር የለውም።
ከሳ ድርድር አለው ተፈቶ
እም?
በከሳ ድርድር አለው ከተፈተሸ በኋላ ነው አ በስንት ያልቃል
እኮ ከተፈተሸ በኋላ ነው የምናውቀው ነው እንዴ?
አ እሺ የባንክ ስ አለው አራት መቶ ሺህ ብር ባንክ አለው ይላል አይመቻችለታል አራት መቶ ሺህ ብሩ ነው አ አራት ስንት ስንት- ስንት ሄደዋል ማወቅ እንችላለን?
ኪሎ ሜትሩን እኔ እንጃ ቁጥር ልስጥና እስቲ check አድርገው እሺ ቁጥር ስጭኝ text ዜሮ አድርገኝ ዘጠኝ አስራ አንድ እ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀያ ስንት ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ዘጠና አዎ እሺ እሺ እሺ እሺ ማ ሳሴ ብለህ ደውለህ እሺ እሺ